ወዳጅ መሰረቱ ስራዬ በደል ነው እርሱም ማስከፋት ፍጥረቴ ከጥንት ላዳት መሰረቱ ምሕረቱ ከቁጣ ወገኖልኝ ዛሬ እኔን በሕይወት አኖረኝ። ምሕረቱ ከቁጣ ወገኖልኝ ዛሬ እኔን በሕይወት አኖረኝ። የምህረቱ ነገር አያልቅም ሁሌ ቢነገር የርህራሄው ነገር ያደረገልን ቢቆጠር የምህረቱ ነገር አያልቅም ሁሌ ቢነገር የርህራሄው ነገር ያደረገልኝ ቢቆጠር እንደ ሰው ስል አይደል አልበየነብኝ ይቅርታ እንጂ ለኔ ቁጣ ላከብኝ እንደ ሰው ስል አይደል አልበየነብኝ ይቅርታ እንጂ ለኔ ቁጣ ላከብኝ የተለየ ቸርነው ወዳጄ አልፈረደብኝም አጥፍቼ የተለየ ቸርነው ወዳጄ አልፈረደብኝም አጥፍቼ ለኔ ከሆነልኝ የሚገርመኝ ሁሌም ባበራው ማይሰለቸኝ ለኔ ከሆነልኝ የሚገርመኝ ሁሌ ባበራው ማይሰለቸኝ የምህረቱ ነገር አያልቅም ሁሌ ቢነገር የርህራሄው ነገር ያደረገልኝ ቢቆጠር የምህረቱ ነገር አያልቅም ሁሌ ቢነገር የርህራሄው ነገር ያደረገልኝ ቢቆጠር ፈልጎ ነበረ የራሱ ሊያደርገኝ አስጨንቆኝ ሊኖር ሁሌ ያስለቀሰ ፈልጎ ነበረ የራሱ ሊያደርገኝ አስጨንቆኝ ሊኖር ሁሌ ያስለቀሰ አቤት ለጠላቴ ለተመኘው ሞቴ አቤት ለጠላቴ ላየልኝ ውድቀቴ
ንገሩት ሕይወት መቆየትን ቀይ ድነትን ቀይሮት ኢየሱስ ማንነትን ንገሩት በሕይወት መ